hello ወይ ወይ አለው ደህና
አንድ order ነበረ ሰኞ ዕለት order ያደረገችው አንድ customer ገርጂ ነበር location ኗ ቃል ኪዳን
ቃል ኪዳን የምትባል አዎ individual ነበር order ያደረገችው
እና accept ተደርጋለች።
accept ይዟል accept ተብሎ ምን assign ተደርጓል ታዲያ? accept ተብሎ አልተደረገም እዚህ ጋር የሚያሳይኝ በቃ accept ብቻ ነው
assign አልተደረገም እኮ ግራ ገብቶኝ ነው። individual order እስቲ ያብን ታዋሪያለች ታዲያ እንዴት እንደሚያስወጣ ቅርሱ
በቃ እሺ እሺ ምክንያቱም ከእንትኖቹ ጋር assign ስለማይደረግ ነው። ከ group order ኦች ጋር assign ማለት አይደረግም ይቻላል።
ነው። ለብር ስለሆነ በምን አይነት መልኩ እንደሚያስወጣ በቃ እሺ።
ጠይቂውና ነገ complaint ውስጥ እ, እንዲከተው አድርጊው።
hello ወይ ወይ ሌላ አይሰማም እሺ በቃ እሺ ሰላም